Hello ጤና ይስጥልን ቤት ቤት ወይ እንዴት አደርሽልኝ?
እግዚአብሔር ይመስገን።
አሁን አውርቼሽ ነበር መሰለኝ። ብሩክ ነኝ አህመዲ
አረካ ነኝ ከአረካ Okay፣ ብሩክ እሺ፣ ብሩክ አረካ እሺ።
ተወዶ ኳስ ቀመር ቀመር ማለት ነው።
እም፣ ኮድ ማስገቢያ እንትን አያመጣም። login አድርጎ ይገባል፣ ግን ኮድ ለመጻፍ የኮድ እንትን login ለማድረግ አያመጣም።
Okay፣ login ለማድረግ አይመጣም።
አዎ ኳሶችንም አያስ ትኬቶችንም አያሳይም። በል የተቀመሩትን እሺ፣ Login ም አያስደርግም።
Okay። Lo- login ማለት አንተ ራስህ login አድርገህ መግባት አልቻልክም።
ገብቷል።
Login- ገብቶ እ፣ የልጆችን ኮ- ኮድ አለ አይደል? ጽፈን አምሳጠው Okay፣ አዎ፣ አዎ፣ ኮድ search አያደርግም። ጽፈን search አያደርግም።
Okay።
እሱ ተጎዳኝ ነው።
እሺ፣ እኔ Hello።
ስልክ ትልክልናለህ። አሁን እ፣ supervisor ኦቹ የሉም፣ ሲመጡ እቼ እነ አሳውቅሃለሁ። እሺ፣ ቴሌግራም ላይ AnyDesk ላክልኝ።
እሺ፣ እጠብቅሻለሁ።
እሺ፣ እሺ።